እንዴት ነው? እሺ
ወይ
ወይኔ ወይ
እንዲህ ነው ሰው የሚደነግጠው። እሺ እ እንዲህ ነው ሰውን የምታስደነግጭው።
ውሸታችሁን ነው?
አዎ እንዲህ ነው ሰውን የምታስደነግጭው። እወቂው። እሺ የራሱ ጉዳይ አልኩ ከከ ወዳለ አይ እንዲህ ነው ሰውን የምታስደነግጭው። እንትኑ እንትናችሁ ፔኑን አዎ ሆን ብለን ስራ የለም አይደለ? ሆን ብለን ገና አልወጣም ከስብሰባ አይገርምሽ ስትገርሙ እንዲህ ነው የምታደርጊው እኮ አንቺ ገባ በቀረብኝ ኖሮ አልኩኝ ፈለገሽ እንዲሆነ አርለምቲው አዎ።
እንዲህ ነው ምንድነው ደግሞ የኔክስ ውሳኔ የለን የራሱ ጉዳይ አልኩኝ ውሳኔ እንደሌለ ሳቅ ምናምን የራሱ ጉዳይ ምንም የሰጠኝ ነገር የደብዳቤ ነው እንጂ ተጻፈው አልኩኝ የሚገርም ነው አልወጡም ደግሞ እኮ እኮ።
እስቲ ያውቃል ተጨንቆ ብትለኝ የሆነ ውስጥ ገብቶ ደግሞ መንገዱ ጥርቅምቅም እም።
አሁን በማንቀው መንገድ ነው እየሄዳለሁ ወደ በኮረኮች መንገድ ለእኔ ብሎ አዎ፣ ብቻ ገና አልሄዳችሁም።
አረ ደርሰን መጣን አሀ እየመጣችሁ እየተመለስን ነው ግን መገናኛ የምትመለስ ገና ተዘጋበትን አልወጡም።
እውነት ደግሞ፣ በቃሽ።
አዎ።
ታገኝሻለሁ ቢያታችን ቀጫጫ ከአንቺ ጋር ባንክ ነች በመተባበር ማለት ታገኛታለህ።
እንላለን። ስንቷ ልሽና ምናምን እንለዋለን ከወጣም።
አይ አሁን ምንም እንትን የለም። አሁን አዎ።
አልጨነቅም።
አዎ።
በቃ ሻይን እየተጫወታችሁብኝ፣ እሺ እግዚአብሔር ይስጣችሁ።
አዎ፣ ቻው።